ያምጡልኝ። አሪፍ ቤት ማምነኝ ባኩ ምንደርገው እንዴት ነሽ?
አልሐምዱሊላህ።
እንትን ትላንት በእናንተ በኩል withdraw አድርጌ ነበር ከሁሉ ስፖርት website እና አልገባም እስካሁን።
ከሁሉ ስፖርት website መ- ትላንት ነው።
ትላንት ማታ አዎ።
እሺ ስንት ብር ነው?
እ፣ ሶ- ሶስት ሺህ ምናምን ብር ነው።
ሶስት ሺህ ብር። እሺ ስሞት ንገርኝ።
እ፣ ክብረ አብ ኃይለ
እሺ፣ ሶስት ሺህ ሁለት መቶ ስልሳ ምናምን ሶስት ሺህ ብር ነው withdraw ያደረኩት
እሺ ስልክ ቁጥር ንገርኝ።
ዜሮ ዘጠኝ አርባ ስምንት እ፣ አርባ ሰባት
አርባ ስምንት አርባ ሰባት አርባ ሁለት ሀያ አራት
አርባ ሁለት ሀያ አራት አርባ ስምንት አርባ ሰባት አርባ ሁለት ሀያ አራት ልክ ነኝ? እሺ አሁን በምነግሮት ስልክ ቁጥር screenshot አንስተው በቴሌግራም ይልኩልናል።
እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት የቲኬቱን እ፣ ነው ምልክልሽ
አዎ ይሄ የተቆረጠበትን ሶስት ሺህ ብር ከሁሉ ስፖርት የተቆረጠበትን screenshot አንስተው ይልኩልናል።
እሺ
መልካም ቀን